ጤና ይስጥልኝ ቤዛ ኢትዮጵያ ህይወት ነኝ እባክዎ ምን ልርዳዎ
ህይወት ሰላም አደርሽ እንዴት ነሽ እግዚአብሔር ይመስገን እግዚአብሔር ይመስገን ወደ ኤደን ትልኪኛለሽ ኤደን ጋ ኤደን ጋ እሺ አዎ።
እሺ ደንበኛች እሺ
ደንበኛችን ሁለት ኤደኖች ነው ያሉት ጠይቂ
እ ወዬ እሺ ሁለት ኤደኖች ስላሉ እያጣራሁ ነው ይቅርታ እባክዎትን መስመር ላይ ጠብቁኝ እሺ
ጤና ይስጥልኝ ቢጃ ኢትዮጵያ ኤደን
ኤደን ሰላም ነው እንዴት አደርሽ ሄሎ